hello፣ ሰላም ጤና ይስጥልኝ።
ምን ያስጥልኝ?
missed call አግኝቼ ነበረ።
አዎ አዎ፣ እንትን application ስሙን ነግራኝ የረሳሁት እና እሱ ለመጠየቅ ነበረ። link እንዲላክልኝ ስላልፈለግኩኝ ነው።
እሺ ስሙን ብቻ ወይ text ላድርግልህ?
አይ ንገሪኝ፣ Google Store ላይ እንትን እንለዋለን።
እሺ እሺ We Plus W E We Plus P L U S Solution S O L U Plus Solutions። okay yeah We Plus Solution Provider ብለህ search አድርገው። provider ለ yeah Plus Solution Provider። thank you yeah።
አመሰግናለሁ።
እሺ እሺ፣ welcome bye